ሄሎ
ሄሎ፣
አቤት አቤት ሰል- ሰላም ጤና ይስጥልኝ። ቴሌቪዥን
ተናስተልኝ የደብረ ሁድ ምንድነው ተናስከፍ
ኮከብ ዘጠኝ ሰማንያ አምስትን ስላለው ይደውሉ ስድስት ቁጥር ላይ ለማቋረጥ የሚል አለ።
ኦኬ ሲቆጡ ይወጣልኛል
አዎ፣ ኮከብ ዘጠኝ ሰማንያ አምስትን ስላል ብሎ ሲደውሉ ስድስት ቁጥርን ሲጫኑ ይቋረጥልዎታል። እሺ
ኦ